ሄሎ ወይ ይሁን ወይ እሺ አቤት ምን ምን ተፈጥሮ ነው ብዬ ነው
ብሩኬ ነሽ አዎ አዎ
ብሩኬ ይኸውልሽ ቲቪዋን አቃ አንደኛዋ ቲቪዋ እቺ አሁን ቀድማ ቲቪ አቃየ ላቃየር አላልኩሽም እሺ
ቲቪዋን አቃይሬያት ነበረ ትንሿ ቲቪ ነች ሰላሳ ዘጠኝ ነች ያችኛዋ ያችኛዋ ደግሞ አርባ ሁለት ነው አሁን ወደ ቅድም አሁን ቅድም እንዳስተካከልከው እዛው እንደነበረው ማለት መቀ- ማቀያየር ሳይሆን የቅድሙ እንዳስተካከልከው ስታስተካክለው ቲቪውን አቀያይሬዋለሁ አሁን ማለት ነው እሺ አርባ አምስት ነው ያ አርባ ሶስት ነው አርባ ሶስቱ ላይ ይሆናል ማለት ነው እሺ
ቅድም እንደሰራሹ system ማለት ነው ይህም እሺ።
ሳይቀየር ማለት ከዛም መልሼ ቲቪውን ደግሞ ድጋሚ አቀያይረዋለሁ
okay አ እንደዛ እንደዛ እንኳን manually ነበር የሚሆነው እሺ እስኪ ልግባና ልሞክር አይደለም ገብቶሻል ግን ብሩኬ ያልኩት አ አ
ይኸውልሽ መጀመሪያ አንደኛው ቅድም normal ያቀያ